ፈልገው ነው።
hello
hello አቤት፣ ሰሙ
አቤት።
እኔ ነኝ ምረት ነኝ።
ወይ መረስ እንዴት ዋል?
ሰላም ነኝ ደህና ነኝ። በቃ ሰርቼዋለሁ ሰርቼዋለሁ ስልኩን ሰማንያ ስምንት አስራ አምስቱን አዎ
ነው ግን እንዴት ነው ታዲያ ከዚህ በኋላ የሚሰራው? በጣም ብዙ ሰው ነው እኔ complain የሚያደርገው። አይሰራም አይሰራም
check ስለማያደርጉት ነው እና ይሄም ሁሌ እነግርሻለሁ እያልኩ ደግሞ እኔ እረሳዋለሁኝ እ?
በቃ እኔ የምከታተለዋለሁ ኤም ፊደል ካላላት እንትን ይላል ይጠፋል ለዚያ ነው።
እኮ ታዲያ ጠዋት ጠዋት ለምን እንደሌላው ስልክ check አታደርግም እንዴ? ይሄም ስልክ አይደል እንዴ ስራ አይደል እንዴ? ለምን ለጠፍን ታዲያ?
ግባ እሺ እሺ እነግራታለሁ ለ supervisor ኦችም እነግራቸዋለሁ